Hello ሰላም hello hello
ጤና ይስጥልን ማሊ ባባ።
ሰላም ነው። እንዴት አረፈዳችሁ?
እግዚአብሔር ይመስገን።
የኤምሬት ስልክ ፈልጌ ነበር ላስቸግር።
ዜሮ አስራ አንድ አም- ዜሮ አስራ አንድ አምስት ዜሮ አስራ አንድ አምስት አስራ ስምንት አስራ ስምንት አስራ ስምንት ሶስት ጊዜ አስራ ስምንት ዱባይ ኤምሬት።
እሺ እሺ፣ ቴንክ ዩ።
እሺ እንዴት ነው?